ጤና ይስጥልን ቤተሰቤት እንዴት ነው የምንረዳው?
አሎ እንዴት ነህ? እንዴት ናችሁ?
ሰላም ነው
ደህና ነኝ። እንዴት ናችሁ?
አለ
እንትን አካውንቱ አንድ ሺህ ምናምን ማታ ነበረ እሺ
ወደ ቴሌ ብር ለመቀየር ፈለኩት።
እሺ
እስከ የት እንደገባች withdraw ሳደርግ ለእኔም አልገባለችልኝም፣ ለአካውንትም አልገባለችም። የት እንደገባች አላውቅም። ጠዋት ደወልኩ ደወልኩላችሁ እስካሁን አልገባችም።
አዎ system ትንሽ አስ በ SantimPay ነው አይደል ያደረግከው ወደ ቴሌ ብር
አዎ በሳንቲም እ፣ system ትንሽ አስቸግሯቸው ስለነበረ ነው አ፣ እሺ፣ እንደተስተካከለ መቼ ይመጣል?
ተስተካክሎ እንደጨረሰ እናስገባላቸዋለን ብለዋል። እሺ
መቼ ታስተካክላላችሁ?
እ፣ ት- እነሱ ናቸው የሚያውቁት። ዛሬ ይስተካከላል ብለውናል።
እሺ እሺ